hello ወይ ወይ ሰላም ነው እንዴት ነሽ?
እንደ ኢንተርኔት restart አድርጋችሁ ነበር ቅድም?
አዎ ኧረ ይሰራል እኮ ኢንተርኔት እንትኑ cashier ኦቹ እየሰሩ ነው በስነ ስርዓት አዎ ገባኝ።
test አድርጌያቸዋለሁ ኢንተርኔቱ ማለት ነው።
okay VPN የለውም አልተጠቀምክበትም?
እ እ VPN ምናምን አልተጠቀምክበትም? አዎ አረ VPN የለውም እንትን app ራሱ እኮ በቃ የእናንተና የተወሰነ Chrome ምናምን ያለው desktop ላይ ራሱ እኮ እነሱ አሁን እሱ እየረበሸ ያለው ነው እያሉት ያሉት።
ምን VPN ነው አዎ
እኮ VPN ካለው uninstall ያርጉታ እዛው ላይ።
እ እስኪ አሴት በለውማ እንዴ
እሺ እሺ ቆይ ልደውልላት አንዴ። አሁን ወጣሁ እኮ እኔ ደግሞ PC format ላደርግ ይሄ cashier okay ሳስደርግ አሁን ወጣሁ። እየሰራችሁ ይመስለኝ። በቃ እሺ እንትን accept ላስ እንትን ላይ እሺ እሺ